ሄሎ ጤና ይስጥልኝ ፍሊንስቶን ነው ስባኮት የምልርዶ
አቤት
ፍሊንስቶን ነው ነው የደወሉት እባኮት የምልርዶ
ኧረ ምንም
ምን አሉኝ
ሰምቼ ነው አሁን በዝም ብሎ ይጽፈው አረገልኝ እንጂ ምን ማለት ነው?
እሺ ተሳስተዋል ተሳስተዋል
ኧረ እሺ
ምንድን ነው የሚደረግበት? ሄሎ ሄሎ